በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር በሰማይና በምድር በባህርና በጥልቆች ውስጥ የወደደውን አደረገ። እግዚአብሔር ስንል አብ፣ ወልድ፣ መንፈስ ቅዱስ ማለታችን በዓለም መላእክትና በምድራውያን ሰራዊት ሁሉ የሥላሴ ሥራ በእውነት ግሩም ነው።
ግሩም ለሥላሴ ለእጆች ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ግብር ልባችን ተመስጦ ባደረገ ታምር ግሩም ለሥላሴ ለእጆቹ ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ክብር ልባችን ተመስጦ ባደረገ ታምር ግሩም ለሥላሴ ለእጆቹ ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ግብር ልባችን ተመስጦ ባደረገው ታምር ግሩም ለሥላሴ ለእጆቹ ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ክብር ልባችን ተመስጦ ባደረገ ታምር ነፋሳትን ያዛል በቃሎቹ ብርታት በማይስል ክንዶቹ ዓለምን የያዛት ውሆችን በፍኙ ቀርቶ የሚመስል ሥላሴ ብቻ ነው ፍጥረትን የሚያድን ውሆችን በፍኙ ቀርቶ የሚመስል ሥላሴ ብቻ ነው ፍጥረትን የሚያድን ግሩም ለሥላሴ ረቶቱ ሥራ ይከመጠፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ክብር ልባችን ተመስጦ ማድረግ ታምር ሥራውን ፍጥረታት እየመሰከሩ ተገልጦ ይታያል የሥላሴ ግብሩ ገኖ አምላክነቱ ኃይልና ስልጣኑ ይዞናል ሰብስቦ በፍቅር ኪዳኑ ገኖ አምላክነቱ ኃይልና ስልጣኑ ይዞናል ሰብስቦ በፍቅር ኪዳኑ ግሩም ለሥላሴ ልጆቹ ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ክብር ልባችን ተመስጦ ባደረገ ታምር በሰማይ የሞላ በምድርም ያለ ከቶ እንደ ሥላሴ ኃይለኛ ማን አለ በጥበብ የሚከፍ ሰዎች የዘጉትን ይቀድሳል እጁ የሕይወት ዘመንን በጥበብ የሚከፍት ሰዎች የዘጉትን ይቀድሳል እጁ የሕይወት ዘመንን ግሩም ለሥላሴ ልጆቹ ሥራ ይከፈት አፋችን ታምሩን እናውራ እናድንቅ ጥበቡን የሥላሴ ክብር ልባችን ተመስጦ ባደረገ ታምር ደካማውን ጉልበት የሚያቆም አጽንቶ ይጠግናል ኃይሉ ሰባራውን ሰርቶ በጎ ዘ ትኖራለች ነፍሴ ለክብሩ ዘም